ጨርሰዋል። እንዲህ ነው የሚሉት ነገር ሄሎ ጤና
አብሮ ይስጥልን እማ እስካሁን እኮ አልተለ በሌላ እንትን ስል ያደርግልኛል ዲፖዚት
እሺ ዲፖዚት ለማድረግ ነው አይ ዲፖዚት ቀደም ደውዬ ነበር ቀደምም በይ እሺ እሺ ታይ ብር ኦንላይን ላይ ይዞብኝ ነበር መቶ ነበር ከዛ ከዛ ወደዛ ራሱ ብዙ ጊዜ deposit ሳደርግ እንትን ብሎልኝ ነበር ያ እንዴ ቀረ ለማለት ነው okay እሺ አሁን ምን deposit ነው ያደረከው መ- አ መቶ ብር?
አ deposit አ መቶ አርባ ትናንትናም ደግሞ መቶ ብር ይዞብኛል okay deposit message deposit message ልከልናል ቴሌግራም ላይ አ ልኬላቸዋለሁ እና ያለም ምናምን ብለው ነበር ምንም እስካሁን አላኩልኝም በዚህ ቁጥር ነው አ አሁን በደወልክበት አ
okay እሺ። አዎ ተልኮልሃል እ፣ ድጋሚ ማሳውቀናቸዋል እሺ
እሺ አልገባልኝ ከዛ ወዲህ ራሱ እየተጫወትኩበት ነበር ግን አዎ ያረግል ያረጋል ያ ብቻ እንዴት እንደቀረ አዎ ለምን አዎ እኮ ያሳውቀናቸዋል በእነሱ side የሚስተካከል ነው በቻፓ side የሚስተካከል ነው እሱ ያሳውቀናቸዋል ይስተካከላል አመሰግናለሁ እሺ እሺ